ሌላ ጤና ይስጥልኝ። ይሰማል?
ሰው ለመጠቆም ነበር ለማስመዝገብ።
እሺ፣ እሺ። የስንት ዓመት ልጅ?
አራት
ከየት ነው የደወሉልን? ከየት አሉ?
ቱዲ
ሄሎ፣ ሄላ ቱዱ ዲንቱ
ሄሎ። አይሰማም?
ይሰማል? ቱዱ ዲንቱ እሺ። እጹብ ድንቅ ልጆች እጹብ ድንቅ ልጆች ላይ ለመቅረብ ያሰቡት ልጅ ምን ምን ተሰጥኦ አለው? ልዩ ተሰጥኦ